እሸቱን ወተቱን ባላገሩ አልፏል ነበረ ሞይ ባላገሩ ከተሜ ማለቱን ባላገሩ አማን አይደለም ሞይ ባላገሩ ናፈቀኝ ደጉ ሰው ገራገሩ እንዲያው ሂጂ ሂጂ ጩሂ ብረሪ እፊ ይለኛል በይ በይ በይ በይ በይ በይ በይ በይ በይ በይ በይ በይ ምንጭና ግድማው አጋምና ቅጋው ሜዳና ተራራው ቆለኛና ደጋው እንዳልተኛ አረጋኝ በይ በይ እንዳልጠራ ሰው በይ በይ ጩይ ጩይ ይለኛል በይ በይ ሲናፍቀኛ ሰው በይ በይ በይ በይ በይ በይ በይ በይ በይ በይ ኦ ጥፊ ይለኛል ኦ ሂጂ ብረሪ ኦ በሀገራችን ወግ ኦ በባህል ኑሪ ኦ ከተሜ ሆነሽ ኦ ብራት ደምሪ ኦ ባላገር ሄደሽ ኦ በእምነትሽ ኑሪ አትከልክኝ ልሂን ልነሳ ስንቅ አልሸከም ጓዝ አላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ኦ ጥፊ ይለኛል ኦ ሂጂ ቢረሪ ኦ በሀገራችን ወግ ኦ በባህል ኑሪ ኦ ሰፊዱን ሰፍተሽ ኦ ገብሳ በጥሪ ኦ ጎተራ ሞልተሽ ኦ እህል ስፈሪ ሳልሸከም ጓዝ አላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ኦ ጥፊ ይለኛል ኦ ሂጂ ብረሪ ኦ ባላገር ሄደሽ ኦ በእምነትሽ ኑሪ ኦ ቤተ ክርስቲያን ስመሽ ኦ ወንጌል ተማሪ ኦ ጎጆ ቀልሰሽ ኦ ጉልቻ ስሪ አትከልክሉኝ ልሂድ ልነሳ ስንቅ አልሸከም ጓዝ አላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ኦ ጥፊ ይለኛል ኦ ሂጂ